Hello Hello Hello፣ አቤት።
ተደውሎ ነበር።
Okay፣ ሳፊ ነው።
አዎ እሺ፣ እንትን ፈልጌ ነበረ። ይሄ ኤሌክትሪክ ሳይክል አለች አይደል? አጋዥ አዎ።
ኤሌክትሪኳ። አዎ፣ እሷን አይቼ ነበርና ስንት ነው? ልጅ
እ፣ አሁን ኤሌክትሪክ በሁለቱም ነው የሚሰራው። ሁለት ሰዓት ቻርጅ ታደርገውና Hello።
እሺ፣ አቤት፣ አቤት፣ ይሰማኛል። እሺ፣ ሁለት ሰዓት እ፣ ቤት ቻርጅ ታደርገውና ከአርባ አምስት እስከ ሀምሳ ኪሎ ሜትር ድረስ ይጓዛል። ፍጥነቱ ደግሞ እሺ፣ ሰላሳ kilowatt per hour ነው
Okay፣ እሺ፣ እና አሁን ዋጋው መቶ ሀምሳ ሺህ ብር ነው። ግን ከሁለት ወር በኋላ ነው የሚገባው። Prepayment ነው የምከፍለው አምስት ሺህ ብር እ፣ ትከፍልና already አ፣ እጃችን ላይ ያለውን ጨርሰናል። ብዙ ተፈላጊነት ስላለው አሁን እጃችን ላይ ያለውን ጨርሰናል። ከሁለቱ አ፣ በኋላ ነው የሚገባው። Prepayment ትከፍልና ከዛ በኋላ እንትን እሺ፣ እናስረክባለን ማለት ነው።
በቃ ጥሩ። እሺ፣ እሺ፣ መቶ እሺ ሃምሳ ግን ውድ ነው።
እሺ። መልካም እሺ፣ ቀን።
አሜን። እሺ